ለኢትዮጵያ ሳሚኝ እባክዎት የምንረዳው
እንትን ነው ከሲስተርስ ካፌ ነው መጀ- እንትን የምለው እና እንትን ማሽ የድራፍት እንትኑ አልቆብን ነው ኦክሲጅኑ
የድራፍት እሺ ሲወቱ አልቆቦት ነው አዎ ሁለት ነው ትልቅና ትንሽ ነው ሁለቱም ገና አዲስ ስለሆነ በእናት ፈጠን እንታደረግል
ቢጂ አይዲዮትን ይንገሩኝ
ስትሽ ነበረ ቢጂ- ለእናትሽ አያውቁትም ቢጂ አይዲዮትን እ እ አይ ሞባይል ውስጥ ነው አርባ ሁለት ምናምን ነው ሲስተርስ ካፌ በሚለው
የሲስተርስ ካፌ አዎ ራሄል ነው
የሲስተርስ ካፌ ነው ቀድ- እ፣ ለሲስተር ካፌ አ- አርባ ዘጠኝ ላለው ነው ሌላ ጋር እንዳትሄዱ ሀያት ላለው ማለት ነው
እሺ አንዴ መስመር ላይ ጠብቁኝ እሺ እሺ ፑ እንዲሁ
መስመር ላይ አቤት
መስመር ላይ ያሉ አዎ አዎ አዎ ያደሞ ፒን ነምበሮትን ይንገሩ